ሄሎ
ጤና ይስጥልኝ። እባክዎት ምን ልርዳው?
ጥያቄ ነበረ። ጥያቄ ካለ ብዬ
ጥያቄ ጥያቄ መወዳደር ፈልገ ነው።
እ?
ጥያቄ መወዳደር ፈልገው ነው።
አይሰማም።
ጥያቄ መወዳደር ፈልገው ነው ወይስ አ- አዎ አዎ
ኮከብ ዘጠኝ ሰማንያ ምን ሌሊን ጌም ነው ወይስ መቶ ሰከንድ?
እ?
የሌሊን ጌም ነው ወይስ መቶ ሰከንድ ነው የፈለጉት?
የ- የመቶ ሰከንድ እንትን
የመቶ ሰከንድ ጥያቄ ነው መልስ ነው። እ፣ በመቶ ሰከንድ ውስጥ በዶላር ይጻፋሉ። በመቶ ሰከንድ ውስጥ አስር ጥያቄ ከመለሱ ሀያ ሺህ ብር ሽልማት፣ የቴክስት ሽልማት አለ። ዕለታዊ፣ ቀናዊ እና ወራዊ ሳምንታዊ ወራዊ ሽልማት እ፣ ጥያቄ ጠይቁ። በዕለት ከፍተኛ ነጥብ ከሰበሰቡ ካርድ፣ በሳምንት ደግሞ ነጥብ ከፍተኛ ነጥብ ከሰበሰቡ ታይቶ ከሌሎችን ሀምሳ ብር እና ወራዊ ደግሞ ጠይቁ ስልክ ይሽ
እሺ በቃ እሺ